ሄሎ
ሄሎ ጤና ይስጥልን ቤስት ቤት
ቤስት ቤት የተወደረው ስድስት መቶ አልገባም። አሁን
እሺ withdraw አድርገና አዎ
አሁን በደወልክበት ቁጥር ነው Best Bet የምትጠቀመው?
አዎ Hello check እያረኩልህ ነው። አንዴ ጠብቅ። ስድስት መቶ ብር ነው ያልገባልህ?
አዎ
እሺ ስድስት መቶ ብር እኮ ገብቶልሃል። ሰባት መቶ ብር ግን ያዘዝከው አለ አሁን confirm የሚደረግ ስድስት መቶ ገብቶልሃል። ሰባት መቶውን confirm ላድርግልህ
አ ስድስት መቶ ነው እ ስድስት መቶ ስድስት መቶ ነው አይ ስድስት መቶ ገብቶ
አ ሁለት ሁለት ይሁን መስካው
ስድስት መቶ ገብቶልሃል። እሺ ሰባት መቶ ብር ነው ያልገባ ያለ
አ ሰባት መቶ ምን ነው
ሰባት መቶ confirmation ይጠይቃል። confirm እናድርግልህ። ዜሮ ዘጠኝ አስራ አምስት ዜሮ ዜሮ ሰባ ሶስት ስልሳ ሁለት ነው አዎ ያንተ ቁጥር ነው።
አዎ
confirm ላድርግልህ።
አዎ እሺ አድርጌልሃለሁ። check አድርገው። እሺ
ሰባ- ሰባት መቶ አይደል?
አዎ አዎ እሺ።